ሄሎ
እንዴት ፍቅር ነሽ? እንዴት አመሸሽ?
እንዴት ነህ?
አለ ለሲ ሰማንያ ሰባት አርባ አምስት
ሰማንያ ሰባት አርባ አምስት እሺ ምንድን ነው ሰማንያ ሰባት አርባ አምስት ኃይሉ አለማየሁ ደስ ያርጊው
እንደዛ ማድረግ አቁመናል እኮ አይደለም የራሱ ነው የኔ አይደለም እሱ ሊበላ አዞ ነው ኦኬ የድራይቨር ኦርደር ነው ይሄ አንተ ያዝከው አዎ እሺ እንደዛ ይቻላል
እሺ